እንትን አስልኝ ማሌ ባባ
ሰላም ነው። እንዴት ነህ?
አለን
ID.4 አለ አዲስ
ID.4 የለጠፈ አለ። አሁን ወደ ግቢ እኔ ጋር እየመጣ ያለ መኪና አለ
የለጠፈ የለጠፈ አዎ። ትንሽ ኪሎሜትር ነው የተነዳው። እ፣ እሱን እርግጠኛ አይደለሁም። እኔ ጋር ከቆመ በኋላ አላሳወቀ። ቀዩ
ምን አይነት ይሄኛው ቀይ ነው። እሱ እ፣ ነጭ ነው።
ነጭ አዎ አዲስ የለም ዜሮ ዜሮ
እ፣ በዜሮ ዜሮ እንኳን የለኝም አሁን ለጊዜው ይቅርታ።
ስንት ነው እየተባለ ያለው? ይህ ነው የተ- የለጠፈው አራት ሚሊዮን አራት መቶ ሺህ ብር
በነገራችን ኪሎ ሜትር ምን ያህል እንደሄደና
እኮ በቃ ይምጣና እሱን እኮ ይምጣና እንትን በልን እ፣ ስልክ ያንቺ ዜሮ ዘጠኝ አርባ አራት ስልክ ያዛባ
አንዴ
እሱ
አርባ አራት አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ በሱ ስልክ ላይ ደውልልኝና ሰ- እንትኑን ስልኩን ያዘውና ቴሌግራም ላይ ያለውን information በደንብ አንስቼ ፎቶ አንስቼ እልክልሃለሁ። ቴሌግራም ላይ hi በለኝ። አዎ ቴሌግራም ላይ ID.4 ብለህ ላክልኝ እልክልሃለሁ።
እሺ
እሺ አባ